hello እሺ፣ መልሼ ደወልኩ።
እሺ እሺ ወይ ስድስት ሺህ አምስት መቶ ነው።
ስንት ስድስት ሺህ አምስት መቶ
በእናትሽ ምንም አትቀንስላቸው ምንም የላቸውም እና
ዛሬ እንግዲህ እሑድ ስለሆነ የሚገቡ የሉም። ማናገር ያለባቸው ሰዎች እ?
ዛሬ እሑድ ነው። የሚመለከታቸው ሰዎች የሉም።
የሚመለከታቸው ሰዎች የሉ አዎ እኮ ትንሽ ማለት የምታናግሪልኝ ሰው የለ ስድስት ሺህ አምስት መቶ it's really expensive ለእነሱ እና ቢያንስ አራት ሺህ አምስት መቶ ምናምን ቢደረግላቸው እስኪ ጠይቂልኝ please ላስቸግርሽ ዛሬ እሑድ ነው።
okay እሺ እሺ አምቡላንስ አላችሁ አይደል አዎ አለ።
በቃ እሺ አንዴ ልደውልላችሁ መልሼ በዚህ ስልክ ልደውል ይቻላል።
በቃ እደውልልሻለሁ አንዴ